አስገብቼ አውጥቼ አስገብቼ
hello ጤና ይስጥልኝ። ከቤስት ቤት ነው የምደውሉት።
አዎ
እ፣ ቲኬቱን ይላኩልን እስኪ ቴሌግራም ላይ ያሸነፉበትን ቲኬት።
ቴሌግራም አሁን በተን ነው በሬ cash ያው cashier ኮዱ ልንገርሽ ወይ እሺ ይቻላል።
አስራ አንድ አስራ አንድ ሀያ አራት ሀያ አራት ሰማንያ ሶስት አርባ ሰባት እሺ፣ አስራ አንድ ሀያ አራት ሰማንያ ሶስት
አርባ ሰባት
እሺ፣ አንድ መስመር ላይ ጠብቁኝ። ሙ- ሙሉ ለክሽው እሺ ቢና አልተከፈሉትም አይደለ?
አዎ ዘጠኝ ኮፒ ነው ያለው በቃ እሺ፣ አንዴ ደግሞ መልሼ እደውልልዎታለሁ። አንዴ እሺ እሺ